ሄሎ
ሄሎ ሰላም ጤና ይስጥልኝ Best Bet መብረቅ ለሰላም ነው።
አለን ምን ልርዳ?
application ኑ ስከፍተው bet sport እ? እሺ
login ስለው አያመጣ ማለት በቃ ዝም ብሎ ሰርቶ register ለማድረግ ነው። ለመመዝገብ?
already registered ነኝ።
okay ምንድን እና- ነው ያመጣልህ?
ኦንላይን ነው የምጫወተው እና ከፍቼ እ።
ስገባ፣ እ፣ የሎጊኗን ዝም ብሎ በቃ እንደዚህ ይሄዳል ሰርች እንደማድረግ ዝም ብሎ
ኦኬ ቪፔን አብሳል እንዴ?
እ፣ አለ ቪፒኤን አለ ፕላስ ደግሞ ድጋሚ ማይ ቱዴይ ቪፔኑን አብርተከዋል?
አባርቷል አሁን VPN እስቲ አጥፍተህ ሞክረው።
እኮ ሪዛርቭ ላ ብዬው አንስቼው ቪፒኤኑንም ከአዲስ ሞከርኩት።
በምንድን ነው ክሮም ነው የምትጠቀመው ወይ ብሮዘሩን ቀይረህ እስቲ ሞክረው በሌላ browser።
በ- በ Chrome ም ገባው በራሱ እ።
በ application ም ገባው
Firefox ላይ አይሰራም።
ምናምን ወይ check አድርገው።
እ?
በ Firefox ወይ ግባና check አድርገው እስቲ Chrome ኡን ኧረ፣ እንትንን ቀይረክ browser ን ቀይረክ።
እሺ፣ ግን ቀያሬው ሁለቱ ላይ ምን ያመጣል መሰለሽ? page ኡን እ።
ያመጣና ከዛ stop today bet ምናምን የሚሉ እንዳለ virtual ምናምን ያመጣል አለ አዎ virtual ኡን ስትነኪው የተወሰነ ይመጣና virtual ኡን okay ለመጣት የግድ ገብቶልሃል እንዴ? login እ?
ብሎልሃል?
login አይልም ይከፍታል፣ ግን login ስለው ብቻ ነው login የማያደርገኝ እንጂ እንትኑን ይመጣና today እሺ።
game ኦችን አያመጣም።
እስቲ screenshot ልክልኛለህ ወይ ቴሌግራም ላይ
እሺ
የሚመጣልን ላክልኝ check ላድርግ።
አሁን እሺ እሺ መልካም እሺ